አቤት
ሀብታሙ አቤት።
አሁን የምነግርህን በደንብ አድርገህ ስማ።
እሺ
ሂድና እዛ ኮምፒውተር ላይ የ cashier አለ አይደለ?
አዎ
ከቴሌቪዥኑ ጋር ሁለት ብቻ ነው የተያዘው አይደለ?
አዎ።
ከ cashier ጋር ያለውን ኬብል ንቀለው። እሺ ወደ desktop የሄደው ዋናው እንትኑን VGA ውን ልንቀል።
አይደለም፣ ይኸውልህ ወደ ቴሌቪዥን የሄደ ሶስት ነው የተሰካው አይደለ?
አዎ አንዱ ሁለት ቴሌቪዥን፣ አንዱ ወደ desktop የሄደው አዎ ንቀለው። እሱ ነው የቲቪውን ንቀል ወይ desktop ኡን?
የ desktop ን ብቻ ንቀል።
እሺ እሺ አመሰግናለሁ። ነቀልክ?